ምልኤላዊው ዘመን የአምላክ በረከቱ በኢትዮጵያ ትንሣኤ ዘመነ ሁለቱ ስትሰሙ መለከት ወደ ምስራቅ ተመልከቱ፣ አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር እደጃ ጥላለው ኮከብ ስቦጥ ኮበል ማሲንቆ ኮበል ክራሬ ዝፈን አገሬ ኮበል ዋሽንቴ አንተ ማሲንቆ ስታይ ሰው ታርቆ እንኳን አደረሰን ለአዲስ ዘመን ዘመኑ ጀመር ነው ይታቀም ለዓለም ለዓለም እንዳይለያየ ለዓለም ለዓለም እንዳይለያየ ዘላለም ስንኮራረብ ጠላት ይስቃል፣ ያገር ሰፋስ በማን ይደምቃል ስማ ስጠራ በዚህ ማሲፎ ይጥዋዘሙ ሁሉም ሰው ታርቆ ወናናዬ ወናናዬ ወናናዬ አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር እደጃ ጥላለው ኮከብ ስቦጥ ኮበል ማሲንቆ ኮበል ክራሬ ዝፈን አገሬ ኮበል ዋሽንቴ አንተ ማሲንቆ ስታይ ሰው ታኮ